hello አቤት፣ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። እንዴት ነው?
አልመሰግነው ብዙ ብዙ አድርጌ እስካሁን አልገባልኝም። ትላንት ማታ ነበር።
በዚህ ቁጥር ነው?
አይደለም አለ
ቆይ አንዴ። እሺ፣ ቁጥርህን ንገረኝ።
ዜሮ ዘጠኝ አስር አስር
ሀምሳ አምስት ሀምሳ አምስት ሰባ ዘጠኝ አስራ ስድስት
ስንት ብር ነው?
አራት መቶ የኮኔክሽን ችግር ነው እንዴ ነገር?
እኮ ቆይ እያየሁልክ ነው። አዎ፣ ወደ ሳንቲም- ቤት ቤት አካውንት ተመልሷል። እ፣ ድጋሚ ጸጸው።
እሺ በሳንቲም ቤት ቤት ተመልሶ አይወስድም።
አይ ሳንቲም ፔይ ነበር ያዘ በሳንቲም ፔይ በኩል ነበር ያዘዝከው። አሁን ወደ ቤት ቤት አካውንት ተመልሷል። ፊልድ ብሏል።
እሺ ወደ በምንድን ነው ሳንቲም ቤት ይቀበላል ወይስ ቻፓም እኮ ያስቸግራል።
አይ ተመልሰህ ድጋሚ ይዘዘው። በምንፈልግበት ስታዘው ይወጣላል። እሺ፣ መልካም።
እሺ አመሰግናለሁ።